ሄሎ
ሄሎ
እሺ፣ አሁን ይሰማዎታል?
እሺ ይሰማል።
አ- ኦኬ፣ እሺ፣ ሐሙስ በትምህርት ካቆም በኋላ እንዴት ተጀመራችሁ የሚለውን ኢንፎርሜሽን እፈልጋለሁ።
እንፈልገን በምን ቤቲንግ ነው እየተጫወቱ
ቫሙስ ቫሙስ
እኮ በሐሙስ አሁን እየሰራለም አይደለ አይደለም። አዎ እኮ በ- ምን ሌላ ምን ቤ- ምን- በምን ድርጅት እየተጫወቱ ነው ያሉት?
እየጫወቱ አይደለም። እዛ- እዛ ነበረ ሳንቲም እንዲህ ወደ እናንተ እንዲገባና ወደ እንዲ እንዲመጣ ነበር የፈለኩት።
አሁን በሐሙስ እየሰራ ስላልሆነ እየተጫወቱ አይደለም።
አለም ብር ወደ እናንተ የተላለፈ እ- እ- ኦኬ እየተጫወቱ
እ?
ቤት ቤት ቤት ማለት ምን ተጠቅላቅላ ስላ የለም
እኮ እሺ፣ በስት ቤት
እ? ሄሎ ሄሎ